ከባድ የሚገምተኝ ብዙ እኮ ነው የሚገምተኝ እንደዚህ አይቶ ሀያ አንድ ሀያ ሁለት እኮ ነው ይሁኝን ነው ጨምር እናቴ ሄሎ ጤና ይስጥልኝ
አወስትልኝ ሄሎ ወይ ወይ ከቺፕቺፕ ነበር የምደውለው እሺ ማይ
ኦርደር ነበሩት አይደል ኢንዲቪዥዋል አዎ አዎ
እሺ ይቅርታ በጣም ያው ዛሬ መምጣት ነበረበት order ኡ ለነገ ልንልክሎት ነበር መኪናም ስለተበላሸብን ነገ መቀበል ይችላሉ
እሺ እችላለሁ
ነበር location ኑ
ጎፋ መብራት ኃይል ኮንዶሚኒየም
ጎፋ ኮንዶሚኒየም አ ጎፋ መብራት ኮንዶሚኒየም
እሺ ነገ እንልካለን ይቅርታ በጣም እሺ
እሺ እሺ እናመሰግናለን መልካም ቀን